አመሰግንሃለሁ አመሰግንሃለሁ አመሰግንሃለሁ አድነኛልና ኢየሱስ ኢየሱስ ኢየሱስ እልሃለሁ አመሰግንሃለሁ አመሰግንሃለሁ አመሰግንሃለሁ አድነኸኛልና ኢየሱስ ኢየሱስ ኢየሱስ እልሃለሁ ደዌን ተሸከምከው ህመሜን ፈወስከው የዕዳዬን ጽሕፈት ከኔ ደመሰስከው ብሩ ወርቁም ያንተ ሁሉ በእጅህ ነው። ምን ከፍልሃለው? ምስጋና ብቻ ነው። ደዌን ተሸከምከው፣ ህመሜን ፈወስከው፣ የዕዳዬን ጽሕፈት ከኔ ደመሰስከው። ብሩም ወርቁም ያንተ ሁሉ በእጅ ነው። ምን እከፍልሃለው? ምስጋና ብቻ ነው። ደዌን ተሸከምከው፣ ህመሜን ፈወስከው፣ የዕዳዬን ጽሕፈት ከኔ ደመሰስከው። ብሩም ወርቁም ያንተ ሁሉ በእጅ ነው። ምን እከፍልሃለው? ምስጋና ብቻ ነው። ባህርና ሞላ የእጅ ስራ ናቸው። ሰማይና ምድር ሁሉ ያንተ ናቸው። ለውለታ ምላሽ ምን እከፍልሃለው? ላንተ የምሰጥ ምስጋና ብቻ ነው። ጌታ ኢየሱስ ለእኔ አምላኬ ነህና እሰዋልሃለሁ ከልቤ ምስጋና ጌታ ኢየሱስ ለእኔ አምላኬ ነህና እሰዋልሃለሁ ከልቤ ምስጋና ሽባውን ያዘለልክ እውሩን ያበራ በኃይል በስልጣን ሁሉም ይገዛል። ኢየሱስ አምላኬ የለም የሚሳን። ይሄው ምስጋናዬ ላንተ ይቅረብል። ስለማይነገር ስላንተ ስጦታ ተባረክ ልበል ክበርልኝ ጌታ ሃሌሉያ ብዬ ላክብር ላንግስ እኔ ዝቅ ብዬ ሁሌ ላወድስ ስለማይነገር ስላንተ ስጦታ ተባረክ ልበል ክበርልኝ ጌታ ሃሌሉያ ብዬ ላክብር ላንግስ እኔ ዝቅ ብዬ ሁሌ ላወድስ ጌታዬ ነህና አምላኬ ነህና ጌታዬ ነህና አምላኬ ነህና ጌታዬ ነህና አምላኬ ነህና ጌታዬ ነህና አምላኬ ነህና